ጤና ይስጥልኝ ሁሉ ስፖርት ነው። ባኮ ምን ልርዳዎት?
ሰላም ነው እግዚአብሔር ይመስገን።
አለ እንዳና ጥያቄ ነበረን።
እሺ
ኦንላይን ነበረ የምንጫወተው።
እሺ
online deposit አደራረግ system ኡን ቀይሮታል። ለምን እንደቀየሩ እንጃ።
update የተደረገ ስለሆነ ነው። ደንበኛችን ይታገሱ።
ማስገባትም አልቻልኩም። ለመጫወት አስቤ ከዚህ በፊት deposit ሲነካ ቴሌብር ይል ነበር። አሁን አዎ ቴሌብር- system update የተደረገ ስለሆነ ነው ጠቅላላውንም አይሰራው።
አዎ፣ ስለዚህ ጠብቁ በትዕግስት።
እሺ።
እሺ መልካም ቀን።